ውድ አድማጮች የተከታተላችሁት ያላችሁት ህሊና ራዲዮ የኢትዮጵያውያን ድምፅ በላስ ቬጋስ ከተማ ነው። ዛሬ ቀደም ብዬ እንዳነሳሁት አንድ ትልቅ እንግዳ አለን። ኮሎኔል አበበ ገረሱ ይባላሉ። ኮሎኔል አበበ በትንሣኤ ኢትዮጵያ አርበኞች ህብረት መስራችና የስራ አስፈጻሚ አባል ናቸው። እናም እርሳቸውን ለማግኘት ያደረጉት ጥረት ተሳክቶልኝ መስመር ላይ ይገኛሉ። እንግዲህ መሰረታዊ በሆኑ ጉዳዮች ላይ አንዳንድ ነጥቦች እናነሳለን። አስቀድሜ ግን ኮሎኔል አበበ ገረሱን ግብዣዬን ተቀብለው ለውይይት ስለቀረቡልኝ ከልብ ላመሰግን እፈልጋለሁኝ። ኮሎኔል አበበ በጣም አመሰግናለሁ።
አመሰግናለሁ።
ውድ አድማጮች በቀጥታ ወደ ጥያቄ ከመግባቴ በፊት ኮሎኔል አበበ ገረሱ ማን ናቸው የሚለውን ጉዳይ በጥቂትም ቢሆን ማንሳት እፈልጋለሁ። አጠቃላይ ጭብጦ ለመያዝ ይረዳል ብዬ ስለማመን እርግጥ ይህን ጉዳይ ከእርሳቸው ብንሰማ መልካም ነበር፣ ግን ከአስቸኳይ ስራ ስላነሳኋቸው እና የተሰጠኝም ሀያ ደቂቃ በመሆኑ ጊዜ በመሰሰት እኔው ከእርሳቸው የሰማሁትን ከቅርብ ጓደኞቻቸው ያገኘሁትን አሳጥሬ ለማቅረብ እሞክራለሁ። ወይ እንግዲህ ኮሎኔል አበበ ኢህአዴግን የተቀላቀሉት በወጣትነት እድሜያቸው ኢህአዴግ የነበሩበትን ክልል ሲቆጣጠር ነው። ይህን ያደረኩት ይላሉ በደርግ ስርዓት ላይ በነበረኝ ጥላቻና ይህ በወቅቱ ኢህአዴግ ፕሮፓጋንዳ ሰለባ በመሆን ነው። ከዚያም ኮሎኔሉ በሰራዊቱ ውስጥ በመመልመል በየእርከኑ አልፈው ኮሎኔል ሆነዋል። በዋና መከላከያ ሚኒስቴር ውስጥም የፋይናንስና ንብረት ዘርፍ ኃላፊ እንደነበሩ አጫውተውኛል። እንግዲህ በዚህ ሂደት ውስጥ ወያኔና ፕሮፓጋንዳ የማይጣጣሙ የተለፈፈበት የህብረተሰቦች መብት የይስሙላ መሆኑን ተገንዝቤያለሁ ነው ኮሎኔል አበባ የሚሉት። ስለዚህም እዚህ ሀገር ቤት እያሉ በስውር ኦነግን ወይም ኦነግ የኦሮሞ ነጻነት ግንባርን በስውር በአስራ ዘጠኝ ዘጠና ሰባት ተቀላቅለዋል። እዚያም ሀገር ውስጥ የኦነግ ወታደራዊ መረጃ ኃላፊ ሆነውም እስከ አስራ ዘጠኝ መቶ ዘጠና ዘጠኝ ዓመት በሚስጥር ሲታገሉ መቆየታቸውን ይናገራሉ። ኋላ ግን በአስራ ዘጠኝ ዘጠና ዘጠኝ ዓመት መጨረሻ ላይ እርሳቸው ጀኔራል ከማል ገልቹና ሌሎች የመከላከያ ሰራዊቱ መኮንኖችና አባላት በተደራጀ መልክ ወደ ኤርትራ መግባታቸውን ይታወሳል። ከዚያም በኤርትራ ውስጥ ከሁለት ሺህ አንድ ዓመት ድረስ በኦነግ ቆይተዋል። ኋላም በውስጡ በተፈጠረ ልዩነት እርሳቸው ጀኔራል ከማል ገልቹና ሌሎች የተወሰኑ የአመራር አባላት ተለይተው ሌላ ኦነግ መስርተዋል። የኮሎኔል አበበ ገረሱ ጉዳይ ግን በዚህ የሚያበቃ አይደለም። ብሔረሰብ ሳይሆን ሀገርን ማዕከል ያደረገ እንቅስቃሴ መፍጠር ዓላማ ስለነበራቸው ይሄ ጉዳይ በጀኔራል ከማል ገልቹ ኦነግ ውስጥም ቢሆን ችግር ያለበት ሆኖ አግኝቼዋለሁ ነው ያሉት። ስለዚህ ከዚህ በመውጣት የእምነት ተጋሪ ሆነው ጓደኞቻቸውን በመያዝ የኦሮሞ ሕዝቦች ብሔራዊ አንድነትና ነጻነት ንቅናቄን አደራጅተዋል። ታዲያ ይህ ንቅናቄ በኦሮሞ ስም ይጠራ እንጂ እኩል የሆኑ ሕዝቦች የሚኖሩባት አንዲት ሉዓላዊት ኢትዮጵያን መመስረት ዋነኛው ግቡ አድርጎ የተነሳ ንቅናቄ ነው ይላሉ ኮሎኔል አበበ። ይህንም በኋላ በውይይታችን እንመለስባታለን። ይህ ታላቅ ዓላማ ግን በብሔረሰብ ተኮር ንቅናቄ የሚሳካ አለመሆኑን በመረዳታቸው ከሌሎች የአንድነት ኃይሎች ጋር በመዋየት ትንሣኤ ኢትዮጵያ አርበኞች ህብረትን በማቋቋም መስራች አባልና የስራ አስፈጻሚ አባል ሆነዋል። ይህም ለዛሬ ውይይታችን መነሻ ያደረኩት ይህንኑ ነው። እንግዲህ ኮሎኔል አበበ እስካሁን ያልኩት የሳትኩት ወይም ያዛባሁት ካለ ጥያቄን ሲመልሱ እንዲያስተካክሉልኝ በትህትና ጠይቃለሁ። አለበለዚያ እኔ አሁን ማስታወቂያን ማስታወቂያን በዚህ ላብቃና ወደ ቃለ መጠይቁ ልውሰዶት። እርስዎ የወያኔ ጦር አበጋዝ ነበሩ። የተለያዩ ኃላፊነት በመቀበልም ስርዓቱን አገልግለዋል። ምናልባትም ተጠቃሚ ሆነዋል። ይህ ግን አልተዋጠሎትም። አገዛዙን በመኮነን ወደ ትግል አምባ ገብተዋል። ታዲያ ይህ ውሳኔ ለመውሰድ ያበቃዎት ምክንያቶችን እስቲ እርስዎ ፈታ አድርገው ለአድማጮቼ ቢገልጹልኝ።
አዎ ወያኔ ሳናውቆ ወያኔ ለ የህዝቦች የኢትዮጵያ ህዝቦች ለዘመናት የጠሙትን ስልጣን ይጨብጣል የሚል ስሜት ነበረን። እሱን ገብተን ስናየው ግን ወያኔ ወደ ከፋ ጦርነት፣ ወደ ከፋ ጥላቻ፣ ወደ ከፋ የዘር ጭንቀት፣ ወደ ከፋ የህዝቦች ጭንቀት የሚያስገባ ስርዓት መሆኑን ውስጡ ገብተን ከትንሽ ካየነው በኋላ ስለገባን እ ይሄ ስርዓት በጣም መጥፎና አስቀያሚ ስርዓት ለኢትዮጵያ ሕዝብ የማይበጅ ታገልኩለት የሚለው የትግራይን ሕዝብ እንኳን ጭንቀት ውስጥ ያስገባ ስርዓት መሆኑን እያወቅኩ ሲሄድ ከዚህ ስርዓት ጋር ሆኖ መታገል በኢትዮጵያ ውስጥ እ አስቀያሚ ታሪክና አስጠያፊ ታሪክ ወይም ታሪክ ይቅር የማይል ስራ- የማይል ጥፋት መፈጸም መሆኑን እያ- እያወቅኩ ከሄድኩ በኋላ ይህን ስርዓት ማ- ከማገልገል ይህን ስርዓት መታገልና ኢትዮጵያን ህዝብ ማገልገል ወይም ኢትዮጵያ ህዝብ የሚፈልገው አንድነት፣ ነጻነት፣ የህግ የበላይነትና እኩልነት የሚፈልግ ህዝብ ሁሉም ተጨቋኝ ህዝብ መሆኑን በዚህ ስርዓት እየገባኝ ሲመጣ ነው ትቼ የወጣሁት ማለት ነው።
ጥሩ ኮሎኔል አበበ ከሀገር ከወጡ በኋላ እ፣ ባለኝ መረጃ እርስዎ የኦሮሞ ህዝቦች ብሔራዊ አንድነትና ነጻነት ንቅናቄ መስርተው እ፣ ትግል እንዳካሄዱ አውቃለሁኝ እና ይሄ ተ- ድርጅቶ እ፣ በኦሮሞ ስም ከተደራጁ ሌሎች የፖለቲካ ድርጅቶች አገር ቤትም ሆነ ውጭ ካሉት በምን ይለያል?
የኦሮሞ ህዝቦች ብሔራዊ አንድነትና ነጻነት ንቅናቄን የመሰረት ነው ዝም ብለን ከመሬት ተነስተን እ፣ አይደለም። ኦሮሞ የተጨቆነ ብሔር ነው። ሲጨቆንም ኦ- ኦሮሞ ህዝብ ሰፊና ኢትዮጵያን እንደ ምሰሶ ሆኖ የሚያገናኝ ህዝብ ነበር። በኢትዮጵያ ውስጥ ግንድ እንጂ ቅርንጫፍ አይደለም። በኢትዮጵያ ውስጥ ትልቅ እንጂ ትንሽ አይደለም። የዳር የመሀል አገናኝ እንጂ የዳር አይደለም፣ ተመልካችም አይደለም። ብዙ መስዋዕትነት ከፍሏል። ብዙ ጀግኖች በዘ- ዛሬ የምናያትን ኢትዮጵያ እንድናይ እኮ ብዙ መስዋዕትነት ከፍሎ እ፣ ከዚህ ዛሬ መቶ ምናምን አመት በፊት የአድዋ ድል የሚባለው ላይ እነ ገበዮ ጉርሙ እነ ባልቻ አባ ነምሶ ናቸው ግንባር ግንባራቸውን ሰጥቶ ግንባር ቀደም ሚና ተጫውተዋል እና ኦሮሞ በዚህች ሀገር ውስጥ የዳር ተመልካች አልነበረም። በድሮም ኢትዮጵያዊ ዛሬ ኢትዮጵያ የዛሬን ኢትዮጵያ ለማየት ኦሮሞ ህዝብ በጀግንነትም በመስዋዕትነትም ኢትዮጵያን ለማምጣትም ዘመናዊ የኢትዮጵያ መንግስትም የተመሰረተው የመጀመሪያው መስራቹም ለዛችን ተ- ትልቁ ሚና የተጫወተው ኦሮሞ ህዝብ እንጂ እ፣ ማንም አይደለም። ስለዚህ ኢትዮጵያ አ፣ ኦሮሞ ለኢትዮጵያ መሰረት እንጂ የዳር አይደለም፣ የኋሊዎች አይደለም፣ ተመልካችም አይደለም፣ ወይም ታዛቢም አይደለም። የመጀመሪያው ኢትዮጵያዊ የመጀመሪያውም ወይም ትልቁ ሚና የተጫወተው የኦሮሞ ህዝብ። ስለዚህ ኦሮሞ ለኢትዮጵያ መሰረት፣ ግንድ እንጂ ቅርንጫፍ አይደለም፣ ወይም ዋናው እንጂ ባዳ አይደለም፣ ባለቤት እንጂ ባዳ አይደለም፣ ወይም የበኩር ልጅ እንጂ የኢፈቻ ልጅ አይደለም።
ጥሩ ኮሎኔል እርስዎ እ-
አዎ ገብቶኛል። እርስዎ እንደሚያብራሩልን ችግሩ እንግዲህ የስርዓት እንጂ የኦሮሞ ህዝብ እ፣ ዋነኛው የኢትዮጵያ ህዝብ አካል እንደሆነ ነው የ- የገለጡልን ያሉት። እ፣ ጥሩ እ፣ አዎ፣ በዚሁ ዋነኛው።
ያው አዎ ይሄንኑ መነሻ እናድርግና ወደ ትንሣኤ የኢትዮጵያ አርበኞች ህብረት እ፣ ምስረታ ላምጣዎት እ፣ እና ይሄ የኢት- ኢትዮጵያ ትንሣኤ የኢትዮጵያ እ፣ አር- ትንሣኤ የኢትዮጵያ አርበኞች ህብረት እ፣ መቼ ነው የተመሰረተው? እ፣ ማን ነው የመሰረተው? እንዴት ተመሰረተ? እስቲ አጠር ያለ ግለጣ ቢሰጡኝ።
ኢትዮጵያ ትንሣኤ አርበኞች ህብረት እ፣ የተመሰረተው ከዛሬ አንድ አመት በፊት መስከረም ላይ ነው። ኢትዮ- እ፣ ትንሣኤ ኢትዮጵያ አርበኞችንም የመሰረት ነው እኛ እ፣ እንደ ብሔር በኦሮሞ ድርጅት እ፣ ተደራጅተናል። ሆኖም ግን አሁን የሚፈልገው የኢትዮጵያ ህዝብም የኦሮሞም ህዝብም በአንድነት በመፈቃቀር በህግ የበላይነትና አንድ ሰው አንድ ድምፅ ስልጣን የህዝብ በመሆኑ ስለሚያስብ እኛም ከዚህ ተነስተን ትንሣኤ ኢትዮጵያ አርበኞች ህብረት የመሰረት ነው። በኢትዮጵያ ውስጥ የሚፈለገው ነገር የህግ የበላይነት፣ የህዝቦች እኩልነት ሀገራ አ- የኢትዮጵያ ኢትዮጵያ የምትባለው ሀገር ለሁላችንም ለከምባታም፣ ለሀዲያም፣ ለኦሮሞም፣ ለአማራም እኩል ቤታቸው ሆኖ ሆና ማንም ሰው ሳይታሰር ሳይገደል የሚኖርበትን ሀገር ለመምሰ- ለ- ለማምጣት የሆነ- የሆነና ለ- ለማየት አንድን ኢትዮጵያ ወይም አዲስቷን ኢትዮጵያ መመስረት አለብን። አዲስቷን ኢትዮጵያ ለመመስረት ደግሞ ሁሉም ሰው በዚህ ማዕቀፍ መታገል ካለበት ብቻ ነው። አለበለዚያ የብሔር ጥያቄ፣ የብሔር ፖለቲካ ወያኔንም ያደረሰበትን ማቅ ስላየን ለኢትዮጵያችን ለሀገራችን ጠቃሚ አይደለም። ለኦሮሞ ሕዝብም ኦሮሞ የሚጠቀሙ በኢትዮጵያ ውስጥ የሰላማዊ የፖለቲካ ሽግግር ስኖር አንድ ሰው አንድ ድምፅ ስኖር ብቻ ካልሆነ ተጠቃሚ ሊሆን አይችልም። አማራም ጥሩ ከምባታም እዚሁ ላይ ጥሩ በዚህ ኮሎኔል ስለምናምን ነው።
አዎ፣ ጥሩ እዚሁ ላይ ኮሎኔል አበበ እንዲሁ ጠበቅ ላደርገው ወይም ግልጽ እንዲሆን ላደርገው እርስዎ መስራች የሆኑበት እ፣ ትንሳኤ የኢትዮጵያ አርበኞች ህብረት በኢትዮጵያ ሉዓላዊነት እና የኢትዮጵያ ህዝብ አንድነት ላይ ያለው አቋም ምንድን ነው?
በኢትዮጵያ እ፣ ሉዓላዊነት የሚባለው በኢትዮጵያችን ላይ አንደኛ ነገር የህዝቦች የበላይነትና የህዝቦች አንድነት፣ የህዝቦች እኩልነት፣ የስርዓት ወይም የህግ የበላይነት ሲሰፍንና አንድ ሰው አንድ ድምፅ ሲኖረው ብቻ ነው። ይሄ ስላልተደረገ ነው ኢትዮጵያችን ላይ ዛሬም ቢሆን ትላንትም የነበረው ችግር ዛሬ የከፋ ችግር የ- የአንድ የአናሳ ብሔር የበላይነትን ፈጥሮ እ፣ ትልቁን አማራ ትልቁን ኦሮሞንና አማራን ብሔር እ፣ የሚያሰቃየው በዛች ሀገር ውስጥ ምንም ሚና እንደሌለን ምንም የሀገሪቷ ባለቤት እንዳልሆን ሆነን የምስ- የምንሰደደውና የምንሰቃየው ያለ ነው በሀገር ጥያቄ የሚሰለፍ ፖለቲካ አደረጃጀት ባለመኖሩ ነው የሚል እምነት አለኝ።
በጣም ግልጽ ነው። እዚሁ ላይ ሳንወጣ በኢህአዴግ ህገ መንግስት እ፣ አንቀጽ ሰላሳ ዘጠኝ ላይ ይሄ የመገንጠል መብትን ይደነግጋል። ይሄ በእርሶ በግል በአጠቃላይ በድርጅቱ አ፣ እምነት እ፣ ይሄንን እ፣ አንቀጽ እንዴት ታዩታላችሁ?
ይህ አንቀጽ በእውነቱ ከሆነ እ፣ የኦሮሞን ህዝብም ይሁን ሌሎችን የሚመለከት አንቀጽ አያ- መስሎ አልታየኝም። ከገባኝ ወይም ወደ ፖለቲካ ጠለቅ ብዬ ከገባውና የኢትዮጵያንም ፖለቲካ ካየው የኢትዮጵያንም ህዝብ ካየው በኋላ ይሄ አንቀጽ የተመሰረ የተቀመጠው ለኦሮሞም ለሌሎችም ብሔር ሳይሆን ወያኔ መጀመሪያ ትግል ስትጀምር ወይም ሲጀምር ትግራይ ነጻ አውጪ በሚል ነው ትግሉን የጀመረው። ማኒፌስቶውን በ- በ- በጊዜም የ- የትግራይንም ካርታ የአማራንም መሬት በውስጥ አስገብቶ የሳለው በዘ- በዘመኑ የትግራይ ነጻ አውጪ የም- በሚል ስም ነበረ። ያ ደግሞ አጋጣሚዎች የደርግ ልፍስፍስነትና የደርግ እ፣ ስርዓት እ፣ የማይሆን ኢትዮጵያንም ያጠፋ ስርዓት በመሆኑ ወያኔ ይህን በመገንዘቡ እ፣ በሂደት በደግሞ በትጥቅ ትግሉ ሌሎችንም ብሔር እንደ እንደ ተቀጽያ ብሔሮች እና መንገድ እ፣ ማለፋ አድርጎ እየመሰረተ ሲሄድ በተለይ ከኢህአፓ የተገነጠሉት በኢሂዴን የሚባለው ከነ በነ እ፣ ማንጀቤሳ ወይም እነ ታምራት ላይኔ የሚመራ በኋላም ኦህዴድንም እንደዚህ እየፈጠረ መሄድ ሲችል ወያኔ ለካስ ኢትዮጵያን መግዛት ከተቻለ ለምን ትግራይን ነጻ እናወጣለን የሚል ፍጭት ፈጥሮ ወደ ኢትዮጵያዊነት በከፊል ማለት ነው ኢትዮጵያዊነት ሲሻገር የትግራይ ታላቋን ትግራይ የመመሰረት ህልሙ ጠፍቶ ሳይሆን ኢትዮጵያን መቆጣጠርና resource ዋን መጠቀም ከተቻለ እስከሚቻለው ማ- ድረስ እንጠቀምበት፣ አለበለዚያ ደግሞ ለእኛ ህልውና ያለነው ወታደራዊ አቅም ይዘን የኢትዮጵያን resource ተ- ተጠቅመን የታላቋን ትግራይ እ፣ ምስረታ እውን እናደርጋለን። ስለዚህ ደግሞ በህገ መንግስቱ ውስጥ አንቀጽ እ፣ ማስቀመጥ አለብን የህግ የህግ ከበር ማስቀመጥ አለብን ብሎ ወያኔ ይሄን አስቀመጠው። ስለዚህ ወያኔ ይሄን ያስቀመጠው በዛ ጊዜ ኢትዮጵያን መግዛት እስከቻለ ድረስ ኢትዮጵያን ይገዛል፣ ካልቻለ ደግሞ ትግራይን ከኢትዮጵያ ለ- የማስገንጠል ህዝብ ህልም ስለነበረው ነው። አንቀጽ ሰላሳ ዘጠኝን ያስ- የ- ጥሩ እነ- ስለዚህ ስለ- እሺ፣ አንድ እሺ።
ነገር ላሳ- ላስይዝ እሺ የኦሮሞ ህዝብ አጠር- ወያኔ ባስቀመጠለት ሊቀጥል አዎ ያሳ- አጠር ያልጉልኝና ወደ ሌላ ጥያቄ እንሄድ
አዎ፣ ላሳጥር የኦሮሞ ህዝብ ወያኔ ባስቀመጠለት አንቀጽ ወያኔ ባስቀመጠለት አዋጅ የሚገነጠል ህዝብ አይደለም። የኦሮሞ ህዝብ አድዋ ላይ መስዋዕትነት ከፍሎ እነ ገበየሁ ግርሙ እነ ባልቻ አባ ነምሶ መለስ የመለስ አያቶች መስዋዕትነት ሳይከፍሉ የኦሮሞ ህዝብ አድዋ ላይ መስዋዕትነት የከፈሉ ጀግኖቻችን አሉ። ስለዚህ መለስ ባስቀመጠለት አንቀጽ ወያኔ ባስቀለ- ባስቀመጠለት አንቀጽ ወይም አዋጅ ከኢትዮጵያ የሚገነጠል ወይም ኢትዮጵያዊነቱን የሚተው ህዝብ አይደለም። ትልቅ ህዝብ ነው፣ እሺ ታላቅ ህዝብ ነው የኦሮሞ ህዝብ እንጂ በወያኔ እ ድራማ የሚታለል ህዝብ እንዳልሆነ
ጥሩ ነው ኮሎኔል ኢትዮጵያዊ አበበ።
ሊገነዘበው ይገባል።
እሺ አሁን ወደ ትግሉ እንምጣና የትንሳኤ ኢትዮጵያ አርበኞች ህብረት የትግል ስልት ላይ ትንሽ ብንወያይ እ፣ ምን አይነት የትግል ስልት ነው ህብረቱ የሚከተለው?
እኛ ሁሉ ሁሉ ሁሉ አቀፍ ትግል ስልት እንጠቀማለን። በትንሣኤ ኢትዮጵያ አርበኞች org ላይም አስቀምጠናል። ይሄንን ማንም ሰው ከፍቶ ማስከ ማየት ይችላል። website ኣችንን ትንሣኤ ኢትዮጵያ dot org እኛ ሁላ ሁሉንም ትግል አማራጮችን እንጠቀማለን ስል አሁን ስህተቱን ተረድቶት በኢትዮጵያ ላይ የሚያደርሰውን ግፍ እ፣ ቅድም ያልቀለጽኩልህ አንቀጽ ሰላሳ ዘጠኝን እ፣ ያ- ያስቀመጥክልኝ ዛሬ እንኳን ኦሮሞ፣ አማራ፣ ሌላ ህ- ብሔር የትግራይ ህዝብ እንደማይቀበል እንድታውቅልኝ ይፈልጋለሁ። አንቀጽ ሰላሳ ዘጠኝ ወያኔ ድሮ ያስቀመጠው የትግራይ ህዝብ ራሱ አንቀጽ ሰላሳ ዘጠኝን ተጠቅሜን ነጻ እንወጣለን ብሎ መለስ ያወራላቸው ከአንተ አንቀጽ ሰላሳ ዘጠኝ ጋር ወንጀልን ይዜ ዘሄድ ቅረብ እንጂ የሚሉት ይሄ ለእኛ ይጠቅማል ብሎ እንደማይቀበሉ አሁን በጣም እርግጠኛ ነኝ።
አዎ፣ ጥሩ ነው ምክንያቱም እንግዲያ- ለትግራይ ህዝብ ጭንቀት ስለፈጠረው።
ጥሩ እንግዲያ እ፣ ከዚህ ወደ ዋናው ነገር ስንመጣ እኛ የምንጠቀመው ሁለንተናዊ ትግል ስልት ነው። ወያኔ በሚያማም በሚያምነው ቋንቋ መነጋገር የግድ ስለሆነ ወደደም ጠላም ስልጣን የኢትዮጵያ ህዝብ መሆኑን ወያኔ እስከሚያምን ድረስ ሁለንተናዊ አማራጮችን ተጠቅመን እንታገላለን የሚል ሀሳብ አለን።
በጣም ጥሩ ነው። እንግዲያ ወደ ሌላ ጉዳይ ከዚሁ ጋር አያይዘን እንግፋና እርስዎ እንደሚያውቁት እ፣ የሀገራችን ችግር በተናጠለ የፖለቲካ ድርጅት አመራር እ፣ አይፈታም። ይህም በመገንዘብም ህዝቡን በጋራ ማንቀሳቀስ ቅድመ ሁኔታ እንደሆነ ተቃዋሚ ድርጅቶች ሁሉ ይናገራሉ። እንዲያውም እ፣ የኢህአዴግን ዕድሜ ያህል ስለ ትብብር ይወራል። እ፣ ትብብር ለመፍጠር ጥረት ይደረጋል፣ እ፣ ይጀመራል፣ ይፈርሳል። እ፣ እስከ ዛሬ ድረስ ግን ተቃዋሚዎችን አንድ ያደረገ የጋራ ህብረት ለመፍጠር አልተቻለም። ይሄ ለምን ይመስሎታል? አንደኛ። ሁለተኛ ትንሣኤ ኢትዮጵያስ ቢሆን የጋራ ህብረት በመፍጠር በኩል ምን ቢደረግ ይሻላል ብሎ ነው የሚያምነው?
እሺ ትንሣኤ ላይ እኛ ወደዚህ ድር ወደዚህ መምጣት ከብሔር እ፣ ፖለቲካ ትግል ወደ ህብረ ብሔራዊ ወይም ሀገራዊ ፖለቲካ ትግል መምጣት የቻልነው ለኢትዮጵያ የሚያስቡ አንድ አመለካከት፣ አንድ አስተሳሰብ ያለን ሰዎች ተሰብስበን ነው። ብዙ ድርጅቶች ይፈጠራሉ፣ ይፈርሳሉ፣ ኢትዮጵያ ህዝብ ራሱ ሰልችቶታል የሚል ላይ ተወያይተናል። አንድ ኢትዮጵያ አንድ ሰው አንድ ድምፅ እንዲኖረው በዛች ሀገር የህግ የበላይነት ወይም የህዝብ ስልጣን የህዝብ እንደሆነ ማንም ስልጣን ያዝ፣ ማንም ወደ ስልጣን ይምጣ ኢትዮጵያችን የ- የ- የሁሉም ቤት ሆና ሁሉም የሚኖርበት አዲስቷን ኢትዮጵያ እንገነባለን በሚል ነው የተስማማ ነው። አዲስቷ ኢትዮጵያ ማለት ምንድን ነው? በአስተሳሰብ የተለወጠው ማህበረሰብ በዛች ሀገር ውስጥ የግል interest ወይም የግል ፍላጎት ጥሎ ያ- የ- የሀገሪቷን ፍላጎት በሀገሪቷ አንድነት፣ እድገት፣ ብልጽግና የሚቆም ማህበረሰብ እን- እንመሰርታለን። ያ ደግሞ የኢትዮጵያ ሕዝብ ፍላጎት ነው። በዚህ ተገዝቶ የማይሄድ የኢትዮጵያ ፖለቲካ ዋጋ የለውም። ተሞክሯል አርባ ዓመት። ስለዚህ በዚህ እንሄዳለን። በዚህ ደግሞ እስከ መጨረሻ መስዋዕትነት እንከፍላለን። ስለዚህ ጥሩ ነው።
እኛ የተለየ የሚ- የሚያደርገን በዚህ አስተሳሰብ ስለተስማማን እና እየቀጠልን ስላለ ነው ማለት ነው።
ስለ- ስለዚህ በዚህ አስተሳሰብ እ፣ ብርሃን ነው ማለት ነው። ከሌሎች ተቃዋሚ ኃይሎች ጋር ትብብር ስለመፍጠር እ፣ የምታስቡት ወይም የምትወስኑት እንደገባኝ ከሆነ በነጻነት በእኩልነት ማንም በአንድ ተቃዋሚ ኢትዮጵያ መኖር ጉዳይ ላይ ግብብ ካላቸው ተቃዋሚዎች ጋራ ወይም የጋራ አቋም ካላቸው ጋራ ለመተባበር ዝግጁ ነን ነው የሚሉኝ እንደተረዳኝ ከሆነ አለዛ ያርሙኝ።
መቶ በመቶ መቶ በመቶ ዝግጁ ነን እኛ ከማንም ጋር።
በጣም ሆኖም ብዙ ነው ግን እና በዚህ እሺ።
ማዕቀፍ ውስጥ መታገል አለብን።
በጣም አመሰግናለሁ። በመጨረሻ እ፣ ኮሎኔል አበበ ገረሱ ራስዎንም ድርጅቶችን ወክ- ድርጅቶንም በመወከል እ፣ የሚያስተላልፉልን መልእክት አለ? ይህንን እ፣ በ- ሰፋ ያለ አድማጮች ይህን ፕሮግራም የተከታተሉ ነው እና እስቲ መልእክት ክቶ ካለ በእርስዎ መልእክት ብናሳርገው።
okay እኔም የማስተላልፈው መልእክት ለኢትዮጵያ ሕዝብ በሙሉ ኢትዮጵያ አ፣ የ- የተለያዩ የስርዓት ሰለባ ሆኖ ብዙ ኢትዮጵያውያኖች ብዙ ጀግኖች ብዙ አገር ወዳዶች መስዋዕትነት እንደከፈሉ በ- ተወርቷል፣ ተነግሯል። ዛሬም ደግሞ በወያኔ የከፋ አ፣ የብ- የብሔር ወይም የዘር ልዩነት ወያኔ ከዳር ተነስቶ በኢትዮጵያ ውስጥ የተፈጠረውን ክፍተት የተፈጠረውን የ- የ- የዛ የ- የስርዓቱ እንትን ተጠቅሞ የስርዓቱ ብልሽት በኢትዮጵያ ውስጥ የነበረው የአንድነት የጥምረት ወይም የዛ የስርዓትን ድክመት ተጠቅሞ ዛሬ ወያኔ ከዳር ተነስቶ ኢትዮጵያችንን እኔ ከሌለሁ ኢትዮጵያ የለችም እያለ ኢትዮጵያችንን እያተራ የሚገኝ የጥቂት group መፈንጫ የሆነችበት እና ህዝቦች በጭንቀትና በስቃይ የሚኖሩበት አገር ሆና ነው ያለችው። ስለዚህ እኛም ለዚህ ነው ቤተሰባችንን ጥለን ሀገራችንን ጥለን ተሰደን በስቃይ እየኖርን አሁንም መፍትሄው ኢትዮጵያ ኢትዮጵያ ህዝቦች በአንድነት ተሰባስቦ ታግሎ የራሱን መብት ማስከበር አለበት የምንለው እኛ መሰረት እኛ እ፣ ግንባር ቀደም እንጂ ፈጻሚዎች ሁል አይደለንም። ኢትዮጵያ ህዝብ ደግሞ አንድም ጊዜ ለነጻነቱ ያልሞተ ያልወደቀ ህዝብ አይደለም። ፈሪም ህዝብ አይደለም። ጀግና ህዝብ ነው። ቆራጥ ህዝብ ነው። ለሀገሩ ደግሞ ሟች ነው። ይሄን አስከፊውና ዘረኛ አፓርታይድ ስርዓት መገርሰስ አለብን።
በጣም ጥሩ። ኮሎኔል አበበ ገረሱ የትንሳኤ ኢትዮጵያ የአርበኞች ህብረት እ፣ ስራ አስፈጻሚ አባል ለሰጡኝ ገለጣ ከልብ አመሰግናለሁ። ውድ አድማጮቼ እንግዲህ የትኩረት አቅጣጫዬን እንዳጠበብኩን የሚሰማኛል። ወደፊት በተለይ በውጭ ከሚገኙ የህብረቱ መሪዎች ጋራ በእናንተ አእምሮ ውስጥ ያሉትን ጥያቄዎች ጨምረን እንመለስበታለን። ኮሎኔል አበበ ከልብ አመሰግናለሁ። መልካም ጊዜ፣ የተካ- የተሳካ እ፣ ውጤት እመኛለሁኝ።
አምን እኔም አመሰግናለሁ።